ሄሎ
ሄሎ ጤና ይስጥልን።
ጤና ይስጥልን ከዊ ፕላስ ሶሉሽን ነበር የምደውለው።
እ ከዊ ፕላስ ሶሉሽን ነበር የምደውለው።
ምን ነበር እም፣ ዊ ፕላስ application ላይ ተመዝግባችሁ ነበረ?
እኔ እንጃ ተመዝግቤ ነበር እንዴ እም፣ አዎ።
እኮ ታዲያ ምን
እም፣ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበረ።
ኧረ እኔ እንጃ እኔም መመዝገቤን አላስታውሰውም ምንድን ነው ጥቅሙ በነገራችን ላይ ዊ ፕላስ application ከሀምሳ በላይ አገልግሎቶችን በአንድ ላይ ማግኘት አዎ የሚያስ ዊ ፕላስ ማለት ይሄ ምናምን እናስተዋውቃለን ምናምን ብላ የመዘገብን ነው ሄሎ ሀሎ